ሄሎ አቤት ሰላም ተነስልኝ።
ለን ፍሊንትስቶን ሆምስ ነው ደውሎት ነበር።
እ ፍሊንትስቶን ሆምስ ደውሎት ነበር።
ሊንስተን አዎ አዎ፣
አላውቅኝም።
ከፍሊንትስቶን ሆምስ ነው ደውሎት ነበረ። ሚስኮሉን ስላየን ነው አ፣ ተደውሎልኝ ነው። ቅድም ተደውሎ መልሼ የደወልኩት አይደለም። አይ ማይ ቤት ስለ ሪል ስቴት እ፣ ስለ አክሲዮን መረጃ ፈልገክ እ፣ ከዚህ በፊት ከደወሉት ብዬ ነው።
አ፣ እኔ እንጃ ቅድም ተደውሎልኝ መልሼ የደወልኩኝ እንጂ እሺ፣ አላውቅም።
መልካም ቀን